ሄሎ ፍቅር ነኝ።
ፍቅር ኮምፕሊት ባይልኝ እሱ እንትን
እሺ ንገረኝ ነበር አርባ ዘጠኝ ሰላሳ አራት ካንስል ሆኗል ምናምን አለችኝ እኮ ልጅቷ።
ማን ነው ስሙ?
አይሳንም አይሳንም አደረስከው እንደ ይሄንን አዎ የቅድም እኔ ካንስል አድርገው ብዬው አድርጎት ነበረ እንዲመጣ ምናምን አለች። ለዛ ነበር ስልክ ያላነሳችሁ ለቃ እዛ በቃ ስልክ ከመጣ አይቀር ምናምን ብላኝ ኮምፕሊት ባይልኝ አለች። ደቂቃው ስለሄደ
እስቲ ልይልክና ደቂቃው ካለብክ ትን ብዬ ነው ኮምፕሊት የሚለው እሺ አይሳ ነው
ደቂቃውም ሄዷል አስራ ስድስት ደቂቃ ማይነስ አንዴ አትርሳዋን አን- አን- አትርሳው አልኩኝ አትዝጋ አንዴ እሺ እሺ
አዎ፣ አብሽር።
ቀሳ ትልላለች
እሺ እሺ አይሳ ነው እሺ